አንድ ሺህ ኧረ በእናትህ መቶ ሀምሳ ስምንት ብር እኮ ነው።
ሄሎ
ሄሎ ወይ መሰረት ነኝ ደህና አደርሽ ወይ?
ደህና እግዚአብሔር ይመስገን እንዴት ነህ ማን ልበል?
መሰረት ነኝ አልኩ
መሰረት ነሽ?
ነው መሰረት ነኝ እሺ ሀያ አምስት አስራ ስድስት ሀያ አምስት አስራ ስድስት ምን ሆነብህ እ customer ኣ ስልኳ አይሰራም።
ስምህ ማን ነው እሱ ባለው አዲስ ደስታ እሱ ባለ ሀያ አምስት አስራ ስድስት ነው ያልከኛ
አዎ ሀያ አምስት አስራ ስድስት እሺ እሺ እሺ እሺ አሳውቅልሃል